ሄሎ
ሄሎ ዋሽንግተን የህክምና ማዕከል ምን ልርዳዎት?
እ፣ እንትን ከምኒልክ ነበረ የምንደውለው እና brain CT scan የሚለው contrast ስንት ነው?
እሺ አንዴ ቆይ። CT scan ነው የፈለጉት አይደለ?
ምን አልሽ?
CT scan ነው የፈለጉት?
አ without ነው ግን without contrast ገብቶኛል። እሺ
brain
ሁለት ሺህ አምስት መቶ ብር ሁለት ሺህ አምስት መቶ ብር።
አዎ፣
እሺ መልሼ እደውልልሻለሁ።
መልካም እሺ